ጤና ይስጥልኝ ደሴ ጥሪ ማዕከል እባክዎ ይርዱዎት?
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
እ፣ ስለ ዱባይ ትኬት ማወቅ ፈልጌ ነበር ዋጋ
እሺ፣ ለመቼ ነው?
በኤምሬትስ።
በኤምሬትስ አዎ
ለመቼ ነበር የፈለጉት?
next week ነው ያሰብኩት፣ ግን ቀኑን አልወሰንኩም።
እሺ፣ የዛሬ ሳምንት ላይ የዛሬ ሳምንት ማየት ትችላለህ?
እሺ፣ ይቻላል።
እሺ።
ሄጃ ብቻ ነች ደርሶ መልስ አይ መሄጃ ብቻ።
okay። በኤምሬትስ ሀያ አምስት ሺ ሁለት መቶ ሰባ አምስት ብር ነው next ሀያ አምስት ሺህ ሁለት መቶ ሰባ አምስት አዎ
okay። እ፣ የቪዛ ማ- ዋጋ ማወቅ ትችላለህ እንዴ?
የቪዛ ማወቅ እዛው እ፣ እንትን ነው ኤምባሲ ነው check የሚያደርጉት ኤምባሲ ነው አይደለ? እዛ ይቻላል። ሀያ አምስት ሺህ ስንት አልከኝ?
ሁለት መቶ ሰባ አምስት ሁለት መቶ ሰባ አምስት አዎ thank you። እሺ እሺ፣ አመሰግናለሁ።
በደንብ መልካም፣ book ማድረግ ትችላለሁ እናንተ ጋር አይደለ?
ይችላሉ። አዎ፣ alright፣ እሺ፣ አመሰግናለሁ።
መልካም እሺ፣ አሜን። እሺ።
ቆይ